ጤና ይስጥልኝ አልፌ ሳምሬት ነኝ። እባክዎ ምን ልርዳዎ?
እንትን ስልክ ቁጥሩን ቴሌግራም ላይ ልክ ልክልሻለሁ።
አዎ በደወሉበት ስልክ ቁጥር አይደለም ስልካችን።
በዚህ ስልክ ቁጥር ነው ላኩልሽ ቴሌግራም ላይ እንትን ስልክ
እሺ ደንበኛችን ወደ CBE ነበር ወደ ቴሌ ብር ነበረ withdraw ለማድረግ የሞከሩት
ወደ እንትና ወደ ቴሌ ብር ነው።
ወደ ቴሌ ብር ነው።
አዎ።
እሺ ደንበኛችን በተስተካከለ ሰዓት ደውለን የምናሳውቀው ይሆናል። መልካም ቀን።
እሺ ምን አሉኝ?
እሺ እሺ።
እሺ መልካም ቀን።